hello
hello hello ጤና ይስጥልኝ Flintstone Homes ነው እባክዎ ምን ልርዳዎ
ገበያ Flintstone Homes ነው ምን ልርዳዎ
ናይ ሰማያዊት ኮንቲ ድያ
እ አማርኛ አይችሉም
ናይ ሰማያዊት አል- አልሆነችም
ይሄ Flintstone Homes ሰማንያ አንድ ሰማንያ ስምንት ብለው ነው የደወሉት
አዎ
እ ስለምን መረጃ ፈልገው ነው
አይ ይቅርታ አንተ አይደለህም ሁለተኛ እንዳይደውሉ እሺ
እሺ ይቅርታ እሺ እሺ